ሰላም ጤና ይስጥልኝ ችብት
ሰላም እንዴት አደርሽ?
እግዚአብሔር ይመስገን።
ትናንትና በ group ሽንኩርት አዘን ነበር።
እሺ ሁለት ሰው ነው እንትን ያለው እና አይነት እንዳለው አላወቅኩም ነበረ። C C ነው የሚለው የኔ እ፣ እስኪ ስልኮትን ይነግሩኛል፣ check አድርጌ ልንገር።
እሺ ዜሮ ዘጠኝ አስራ አንድ እሺ ሰላሳ ሶስት እሺ ሰባ አምስት እሺ ሰባ ስድስት
okay grade S የሚለውን ነው order ያደረኩት።
አዎ እ፣ ስለዚህ ኤ ምንድን ነው እሱን አልፈለጉትም።
አልፈለኩትም አ- ያየሁት ቆይቼ ነው እና A የሚል ምናምን አለው አይደለ?
አዎ ABC አ- አለው።
ወደ እሱ እንዴት ነው ማዞር የምችለው?
እ፣ በቃ ይሄኛው አንድ ሰው ይቀረዋል። ሰው አንድ አዎ።
ሰው ይቅርና ሳይጨምሩበት fail ያድርግ።
እሺ ስለዚህ fail ሲያደርግ refund እናደርግልዎታለን።
okay እሺ ስን- ምን ያህል ይቆያል?
እ፣ እስኪ ከሰዓት አካባቢ fail ካረገ ያኔ እንመልስልዎታለን።
እሺ፣ አመሰግናለሁ።
እሺ እናት፣ እሺ መልካም ቀን።